ጤና ይስጥልን ቤት ቤት ረዴት ነው የሚለርዳው
ከሸር ኮድ ልስጥሽ እና እንደ ሄዳ ይልኛለሽ እሺ ንገረኝ
መቶ አስራ አንድ
መቶ አስራ አንድ
ዘጠኝ ስልሳ አራት ዘጠኝ
ስልሳ አራት ስልሳ አራት ዘጠና አራት
lost ነው በርቷል እሺ check አርገው
ስንት አንድ ነው ሁለት አራት ነው አይደለ?
አዎ እሺ